Hello ጤና ይስጥልን ቤተሰቦች ረዴት ነኝ።
ሰላም ናቸው።
ሰላም እንዴት ነህ?
እዚህ ደው አድርጌ ነበረ አልገባም። ሶስት ጠባቃኛል።
አዎ። Hello አያ ስንት ብር ነው አባ?
ሶስት ሺ ሁለት ሺ ሁለት ሺ ሁለት ሺ
ሁለት ሺ ሶስት ሺ
እሺ፣ ስልክህን ንገረኝ።
ዘጠኝ አስራ አምስት
እሺ ዜሮ ዘጠኝ
ዘጠኝ ዘጠኝ ብሎ ነው የጀመረው። ዘጠኝ በዚህ ስልክ ነው
ዜሮ ዘጠኝ በዚህ ስልክ ነው በቃ
Okay፣ ይሄ አሁን የደወልክበት ስልክ ነው?
አዎ
ዘጠኝ ብለን ነው የምትጀምረው? ዜሮ ዘጠኝ አባ ዘጠኝ ብሎ የሚጀምረው ዘጠኝ ዜሮ ዘጠኝ ዘጠኝ ብሎ የሚጀምረው የሚጀምረው ስንት ብር ነው?
ሁለት ሺ ሁለት ሺ አንድ ቦታ ሶስት ሺ
ሁለት ሺ ሁለት ሺ አንድ ሁለት ሺ ነው ያለው። እሱም ገብቶልሃል ወንድሜ።
Okay ያው እየገባ ነው።
አዎ አዎ፣ በቃ ስለደወልክ እናመሰግናለን። መልካም ቀን።
እሺ እሺ